አቤት
ጤና ይስጥልን።
ጤና ይስጥልን።
እ ዋሽንግተን ሆስፒታል ነው።
አዎ ነው።
እ የዶክተር እሸቱ መኖሩን ለማወቅ ፈልጌ ነበር። ቀጠሮ ነበር
ዶክተር እሸቱ አሉ?
አሉ። እስከ ስንት ሰዓት ነው የሚኖሩት? ትንሽ ራቅ ያልኩኝ ቦታ ነኝ እና እንዳይወጡ።
እስከ አንድ ሰዓት ተኩል።
አንድ ሰዓት ተኩል
አዎ ቴንኪው በጣም